hello ጤና ይስጥልኝ።
hello ነገ ማታ ዘጠና ብር ትራንስ deposit ላልኝ ከቴሌ ብር እሺ
ቴሌ ብር ላይ ይቆረጣል። ዘጠና ብር አይገባም deposit message ላክልን ቴሌግራም ላይ እ?
message ላክልን ቴሌግራም ላይ
message አዎ
እ፣ message ኡን ቴሌግራም ላይ ላክልን።
እሺ
message ኡን message ኡን የ deposit ስታደርግ የተላከልን message አለ አይደለ?
አዎ እሱን message ቴሌግራም ላይ ላክልን። እሺ ይስተካከላል።
እሺ ከቴሌግራሙ message ላለበት አ- አዎ ላክልን። እሺ ለኛ ለ Best Bet Best Bet support የሚል ቴሌግራም አለ። እዛ ላይ ላክልን፣ ይስተካከላል።